ሄሎ ሄሎ ወይ ምን ተኝተሽ ነው?
አዎ በሰላም ነው? ምን አመው አሞሻል? ቤት እንቅልፍ ነው?
አይ ደክሞሽ ጓደኛ እንቅልፋ? ይኸውልሽ ቻርጀሩን የት ነው ያደረጋችሁት?
ይልሽ እና ያልተረከብኩም ሽታ እ?
ማታ ምን ያልተረከብኩም የለም ጭራሽ አላየሽውም ጭራሽ?
ምንም አላየሁም። በራሴ ነው ነው ያረኩት። ካያንቱ አል- አልወሰድኩም።
የሚገርም ነው። የት አድርገውት ነው ታዲያ?
እኔ አያንቱ ስጠይቃት አለ አለችኝ ባፏ።
ነበር አሁን እኔ ማታ አስረክቤት ነው የሄድኩት እኮ አያንቱ አልነበረች የሆነ ቀን አይደል? እኔ እንትን ያለችኝ አ እኮ እንትን ብያት ነበር የሄድኩት። አሁን ብንፈልገው አጣ ነው ከአንቺ ካየሽ ብን- ለምን አትቀበያቸውም? ተቀብለሽ ቤት መሳቢያ ውስጥ እኮ ማስቀመጥ ባፏ አለችኝ። እኔ በራሴ ያረኩት።
በቃ እሺ፣ በቃ ቻው፣ ስልክ ጮህ ሰላም።
እሺ፣ እሺ፣ ቻው።